ጤና hello።
ይስጥልኝ። ጤና አዎ፣ ይስጥልኝ።
ይችልሽ?
ከአሪፍ ቤት ነበር የምደውለው። chat ላይ እሺ፣ እያናገሩን ሰላም ነው?
ነበር።
አዎ።
እሺ፣ ደምያችን ሙሉ መረጃውን ለመቀበል ነበር። ከየት ወዴት ነበር ለማስተላለፍ የሞከሩት?
ወደ ቃና ቤት
ከቴሌ ብር ከቴሌ ብር
መቼ ነበር የሞከሩት?
ጠዋት ላይ ዛሬ?
አሁን አሁን በዚህ አዎ፣ ከአንድ ሰዓት በፊት ነው።
እሺ፣ ስንት ብር ነበር ደምያችን?
ሁለት መቶ ሀምሳ ብር
መቆረጡን የሚያሳይ text message ገብቶሎታል ከቴሌ ብር?
አዎ፣ አዎ።
እሺ፣ እሱን screenshot አድርገው በምነግረው ስልክ ቁጥር በቴሌግራም ይላኩልን። እሺ፣ ይያዙ ስልክ ቁጥሩ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት ይዘውታል ደምያችን አስራ ሶስት ዜሮ አንድ ሃምሳ አምስት
ዜሮ አንድ ሀምሳ አምስት አዎ፣ እሱ ላይ ላኩልን።
እሺ።
ስልክ ቁጥር በዚህ ነው አይደል የሚጠቀሙት ቴሌብር ሮት ላይ?
አዎ።
እሺ ደምያችን እናሳውቆታለን ሲስተካከል።
እሺ፣ ስሞትና ስልኮትን ከስር ይጻፉልን ቴሌግራም።
እሺ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት የሚሰሙ ድምጽ ባለስቀምጥ